አሎ hello ሰላም ጤና ስጥልን ህይወት እግዚአብሔር ይመስገን።
ከዊፕላስ ነበረ ምደውለው የእኛም መተግበሪያ ውርደሽ ነበር አዎ ለአሽከርካሪነት ነው ወይስ ለተጠቃሚነት?
ለተጠቃሚነት ነው።
እሺ እኔነት አሁን አንቺ የተመዘገብሽው አሽከርካሪዎቻችን የሚመዘገቡበት ዊፕላስ solution provider ላይ ነው OK እና እኔ ከ app- ለተጠቃሚ አዎ፣ እና ከ App Store ወይም ከ Play Store ዊፕላስ solution user user የሚለው አዎ እሱን አውርደሽ register አድርጊ። አሸናፊ የሚያደርገውን referral code ም እዛ ላይ ታገኛለሽ። ሶስት መቶ ሀምሳ በላይ game ኦች ታገኛለሽ። የምንሰጣቸውንም አገልግሎቶች ታገኛለሽ።
እሺ እሺ፣ አመሰግናለሁ። መልካም ቀን ይሁንልሽ።
እኔ ሳምሰን አመሰግናለሁ።
እሺ